ዋሽንግተን ስናማከር እንዴት ዋልሽ?
እግዚአብሔር ይመስገን።
አለሁልሽ። ያኛው ስልካቸው አይሰራም ሰማይት
እነሽ ያኛው ስልካቸው አይሰራም። አምቡላንስ ፈልገን ነበር ከምኒልክ።
ከምኒልክ አዎ አምቡላንስ ፈልገው ነው ዋይታላቸው ሁሉም ነገር ስቴብል ነው። ኬራቲኒኑ ዜሮ ፖይንት ፋይቭ ነው። ዳያግኖሳቸው የልብዮ ነው። አዎ ወደ ለሲቲ ነው አብዶሚናል ሲቲ ዊዝ ኮንትራስት የፈለጉት።
እሺ ሌላ ሴት ማን አለ- አላችኋል?
ማላን- ማን አለ ነርሱ ላይ እ?
ማን አለ
ምን አልሽኝ?
ነርስ ማን አለ ወደ ዮርዲ ነኝ ከዛው ከዋሽንግተን ነው።
እስኪ አላወቅንም ማን እንዳለ አላየናቸውም።
ኧረ በቃሽ እ፣ ቤት ትደውያለሽ። ያኛው ስልክ ዝግ ነው።
እ?
ያ ስልክ ለምደ እና የራሴ ስልክ ሽዛ ደርሱ ሙሉበት
እሺ ይቆራረጣል ድምፅሽ።
እሺ ዮርዳኖስ ናቸው በያስና ለነርሶቹ ይደውሉልኝ እሺ እንድነግራቸው የአቴንዳንት ስልክ እሺ እሺ እሺ